ሄሎ ጤና ይስጥልኝ።
ስል እንዴት ነው? ሰላም ነው?
እግዚአብሔር ይመስገን። ምን ልርዳዎት?
ማታ ብር አስገብቼ አስገብቼ ነበረ እሺ ዲቦ ውስጥ በጃምቦ ዲቦ ውስጥ አድርግቼ ነበረ። አሪፍ ቤ በቃ ገስ አዎ አልገባም ዲቦ ውስጡ በአሪፍ ቤ ነበረ ያደረግነው ዲቦ ውስጥ አሀ ከ ከምን ብር ነው ወደ ዲፖዚት ያደረጉት? ከሲቢኢ
በቴሌ ብር ነበረ በቴሌ ብር ዲቦ ውስጥ በአሪፍ በአሪፍ እንትን በአሪፍ ቤት ጃምቦ ከሲቢኢ ቤት ብር ነበረ።
ወደ ጃምቦ ቤት አይደል?
አዎ አዎ በቃ አዎ
አስመዝግበው ነበር። እኛ ጋር ደውለው ደውለው ነበር ዛሬ እኛ ጋር አይ ማታ ማታ ስለነበረ ዛሬ ነው የደወለው።
አሁን ነው የደወላችሁት?
አዎ እሺ ስሞትም አለበስ
አህመድ አህመድማ
አ አህመድማ ትራንዛክሽን ባረግነው ቁጥር ልንገርሽ እናቴ እና ስም እ- እ፣ ስሞትን የእርስዎን የሚንገሩኝ ያኛውን ነገር ይችላል።
ትራንዛክሽን ባረግነው ስም ሀቦን ነው።
ሀቦን አዎ
እሺ ሀቦን ማን
ሀቦን አዩ ሀቦን አሊ ዑመር ነው ስም አሊ ኡመር ሙሉ ስም አዎ አዎ እ ብር ሰባ ሁለት ብር ነው።
ሰባ ሁለት ብር እሺ አዎ
ትላንት ማታ ነው አይደል ያሉኝ አዎ አዎ
በዚህ ስልክ ቁጥር ነው በሌላ ስልክ ቁጥር አዎ በዚህ ስልክ number ፎን ማምና በሌላ ቁጥር ነው እሺ ቁጥሩን ይንገሩ ቁጥር ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ አስራ ዘጠኝ አስራ ዘጠኝ ሰማንያ ሶስት
አስራ ዘጠኝ ሰማንያ ሶስት ሰላሳ
ምን አሉኝ
ሰላሳ መጨረሻ እናት መጨረሻው ሰላሳ እሺ አዎ።
ሰላሳ ዘጠኝ አስራ ዘጠኝ ሰማንያ ሶስት ሰላሳ አዎ ትክክል አዎ እሺ ደንበኛችን screenshot አንስተው እ፣ ይሄ transaction ኑን ያሳየዋል አይደል ወይም ደግሞ ከ አዎ ከቴሌብር- በ- በቴክ- በቴሌግራም ልላክልሽ ወይስ አ፣ በዚህ በ text በቴሌግራም በቴሌግራም በቴሌግራም እሺ በዚህ ቁጥር ነው ቁጥር ቁጥር እሺ ቁጥር ንገሪኝ እሺ እሺ ዜሮ ዘጠኝ ዘጠና ሁለት
አንድ እሺ
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ እናመሰግናለን በዚህ ስልክ ቁጥር ይላኩልን። እሺ የቴሌግራም ስሞት ማን ይባላል? በዚሁ ነው
ቴሌግራም ስም ልኝ በዚህ ቁጥር ነው አዎ ደንበኛችን መስመላል።
አዎ በዚህ ቁጥር ነው እና ስሙ ስሙ ማን ይባላል? ቴሌግራም ላይ እንድንላየው የእርሶ መሆኑ ማን ነው የሚለው?
መጋዓ ቴሌግራም ቆርንሰት አህመድ ነው በቴሌግራም አህመድ ነው።
የተጻፈው ቁጥር።
እሺ አዎ ትራንሳክሽን ስናደርግልሽ እንደውላለን እና ይቅርታ እ፣ እሺ እሺ ችግር የለውም ደንበኛችን። ሌላ የምረዳውስ ነገር አለ?
ምን አልሽ?
ሌላ የምረዳውስ ነገር አለ ከዚህ ውጪ?
አይ በጣም ነው የምናመሰግነው እና እሺ፣ ስለ በቴሌግራም ደወላችሁ እንልክልሻለን። እሺ ይሹ ፈልጉልን።
እሺ ትንሽ ጊዜ ሊወስድ ይችላል። በትዕግስት ይጠብቁን። እሺ ደንበኛ እሺ እሺ እሺ እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ ባለስቀምጥ መልካም انت انت شكرا انت تصور ثقه